ሄሎ ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ጥልኝ ከፍሊንስቶን ሆምስ ነበር የምደውልዎት።
ከምን ና ከዚህ በፊት ስለ አክሲዮን ጉዳዮች ደውላለሁ ብለው ነበር።
ኦኬ
ያ አልተመቸዎትም?
ከምን ነበር ያባ
ከፍሊንስቶን ሆምስ
ሲሊስ ኦኬ ሲው አልተመቸኝም አልተመቸኝም።
ና ይመጣ መቼ ይመጣሉ?
አይ ትንሽ አልተመቸኝም። በቃ ወደ ሌላ ቀየርኩት እኔ።
ነው አዎ እሺ፣ እናመሰግናለን።
አመሰግናለሁ።